ጤና ይስጥልን ዋሽንግተን ህክምና ማዕከል
ሌላ hello
አዲስ ሰላም ነው ሰላም
ያለው ኦንላይን እንድንም አታስተላልፍልኝ እ
ኦንላይን እንድንም አታስተላልፍልኝ መታችሁ ጠይቁ እዚህ
እ መታችሁ አናግሩ እዚህ
እዛ አዎ እኔ ቤት ካልካረኩኝ በኋላ አገር ቤት የትኛል ሌላ ሰው ይምጣ እ እ
እኔ አርጌ ክፍለ ሀገር ይቻላል ችግር የለውም ይገባልናል እና በዚህ ስልክ መደወል ትችያለሽ ሲሉኝ አገር ቤት መጣ ሄድኩኝ ክፍለ ሀገር ቆየ ከሰጠሽ
ኧረ አስራ አምስት ነው መሰለኝ እ
አስራ አምስት ነው
አስራ አምስት ምን አስራ አምስት አስራ አምስት ቀን በቃ ሁለት ሳምንት ይሆናል።
እኮ መታችሁ ጠይቁ እዚህ በአካል ይስተካከላል እዚህ ነው